ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
አብረ ስትልን ከቴሌቪዥን የምንለቀቀው ጥያቄዎች ትንሽ ቋንቋ አስቸግረውናል።
እ፣ ቋንቋ ይቅርታ፣ በዩኤስኤስዲ በኮከብ ዘጠኝ ሰማንያ አምስት መሰላል ሲሆን እንትን ስለማይቀይረው ነው። ያው በድረ ገብቶ ሲጠቀሙ ነው የሚቀይረው ቋንቋውን።
አሀ እኔ ደግሞ ት- ኦሮምኛ አለ ትንሽ፣ አማርኛ ትንሽ ችግር አለ።
አዎ ለዛ ነው እንጂ በጣም ነው ደስ የምለኝ። ጫወታችሁ በጣም ደስ ይለኛል። ባልመልስም እንደዚሁ በቃ መጫወት ደስ ይለኛል። የፕሮግራም
አዎ፣ በቃ እሺ፣ ይጫወቱ። ያው እንግዲህ እ፣ እድሎትን ይሞክሩ በሚገባሉት ትኬቶች።
እሺ እሺ እሺ። ኦሮምኛ አለ
ኦሮመኛ ጌሙ ላይ ያለው አማርኛና እንግሊዘኛ ነው። በጣም ይቅርታ።
እሺ እሺ። እናመሰግናለን። እኔ እሺ፣ ችግር የለም።
እናመሰግናለን። እኛም መልካም ምሽት ይሁንል።
እሺ፣ አሜን አሜን።
እሺ